ሄሎ ጤና ይስጥልኝ። ቀጥታ ወጃለች ሄሎ
ሄሎ እሺ፣ ቤስት ቤት ነው የምንደርደው።
ቤት ቤት እጃለሁ
ምን አሉኝ?
ቤት ቤት እጃለሁ ልቁም ልቁም
ምን አሉኝ?
ቤት ቤት እሺ፣
እጃለሁ ትቻለሁ።
እዛ ነው ነገደው ነው
አይሰማም ድምፁ፣ ይቅርታ።
ቅድሙ ምንድን ነው ያልኩሽ? እዛው ተቀርቅሮብኝ ቀረብኝ ያልኩሽም Withdraw አድርገው ነው።
ብር ብር ብር ብር ወደ account ያሳልፋለሁ ብዬ እሺ፣ አንዴ መስመር ላይ ጠብቁኝ። እሺ
Hello ወየ ሰላም ነው?
ሰላም ነው እንደምን አለን?
አለ ምን ደረጃ ወንድሜ?
እ ዊዝድሮ ነው?
ም- ምን አልሽ?
ዊዝድሮ ነው ወይ?
ማየት እ እ ኦሮሞኛ ኦሮምኛ ቾኮነጌኒ
እ ቃል ማል አኸራ አካውንቲን ተበርትጌቱን ቁመ ቁደነ ቤኪት ተበርቴ ነገ ላፈ ማሊሽን ገርገራ ማለቀ ባፈች በርባጀ ሄሎ
ሄሎ ማለቀ ባፈች በርባጀ ብሩን ለማውጣት ፈልጌ ነው እሺ ማሊን ሲን ጋርጋራ ቱማ አካውንት ኬት ረቲ ባሱ እንደደብቴ እ እኮ ዊዝድሮ ከጀው ሳኒ ረቲ ዴ ሚቲ ባሲ ሆኖማ ቤት ቤት ይለገል እንጂ ዳበሬ ሳምብረ እሺ ማል ሲንጃን ተቀኑ ትልከኝ ብሳ አይ ትኬን ሜ
አቤት ሄሎ አቤት ሄሎ ሰላም ነው፣ እንዴት ነሽ?
እግዚአብሔር ይመስገን።
እ እንትን በቦቸር አስር ሺህ ብር withdraw አድርገው ነበረ።
እሱ ነው አዎ እሺ ከ account ላይ አስር ሺህ ብር withdraw አድርገው ነበር እና እ cash ካላችሁ እንድትሰጡት ነበረ ወደ እናንተ account ገቢ አድርጋችሁት እ cash የለም አሁን እጄ ላይ ምናልባት ሌላኛው አዎ ሌላኛው shop ላይ አለ።
ምናልባት ይኖራል አሉ።
አካባቢ ነው የመጣው እሱ እዚህ እሱ የመጣው እንትን ነው ናዝራዊ ሱቅ ነው የመጣው ናዝራዊ አዎ የሶ እንትን ትይዋለሽ፣ አድራሻ ትነግሪዋለሽ። exactly ቦታውን ነው ስለማላውቅ እሺ እነግረዋለሁ cash ካለ check አድርጊና እዛ ላኪ።
እሺ እሺ ናት
እሺ